hello ሰላም ከዘውዲቱ ነበር የምንደውለው።
እሺ
አንድ patient ነበረን urgent head trauma ያለው ይሄ ምንድን ነው CT without contrast አስፈልገን ነበረ።
brain CT አ brain CT with C spine
እሺ
መም አሁን እንደምን እንትን ነው ተነሱን አላችሁ
አዎ
አምቡላንስ ከኛ ነው አምቡላንስ ነው provide ማድረግ ትችላላችሁ?
አለው
እሺ እሺ በቃ ጠብቅ- እንጠብቃችሁ አይደል ትወጣላችሁ?
ስልክ ይሄን ላስተላለፍ
hello ስልክ አቤል
hello እሺ እሺ አቤት አቤት
እሺ አይ አይሰማምማ ይሰማኛል ስልካችሁ ይሄን ላስተላልፍላችሁ
አዎ urge- urgent ነው እያሰብን ያለ ነው። ICP with epidural hematoma ነው። brain CT